የለም ሄዲ አቤት ተመሪ ዲሊቨሪ አልጨምርም ማለት ነው። ታውቀህ ነበር አይደል?
አዎ ሰጠህ ሊጨምርልህ
አይ፣ አልጨምርም ብሎ ከፈለክ ምግቡን ይዘህ በዛው ተቀበለው። ንኑ አይ በዛው ብር ተቀበለው። እሱ በሚል ብር ሀ- በሚል ብር ሀያ ብሩ እዚህ ዲፖዚት ይሞላላል። እሺ እኮ ባለፈው ሞላላ ተብዬ ሰባት መቶ ሀምሳ ብር እስካሁን አልተሞላለኝም። ኦልሞስት አንድ ሳምንት አልፎኛል። ለምንድን ነው ይሄንን አሁን አስተላልፍልሃለሁ።
የተበደረ ችግር የለውም። አስተላልፍልሃለሁ። ይሞላልሃል ሀያ ብሩ። እሺ መሰለኝ? እሺ